hello ጤና ይስጥልን ዋሽንግተን የህክምና ማዕከል
ትናንትና ኤክስሬ በቴሌግራም እንልክልሻለን ብላችሁኝ እስካሁን አልደረሰኝም። ይቅርታ።
የ reception ስልክ ልስጥሽ፣ እሺ።
ዜሮ ዘጠኝ ሰማንያ ስምንት የቡልቡላ ቡልቡላ የቡልቡላ ነው እንዴ?
እም፣
የቡልቡላ ስልክ ልስጥሽ፣ እንደዛ ከሆነ እሺ።
ዜሮ ዘጠኝ ሰማንያ ስምንት እም፣ ዘጠና ስምንት
እም፣ ሰማንያ ስድስት ሰማንያ ስድስት
እሺ። አመሰግናለሁ።